ሄሎ ጤና ይስጥ።
እንትን ብሎት ነው ታጥቦ ነው ሞቆት ነው።
ሄሎ ሄሎ እ
ሄሎ ሄሎ ሄሎ ሄሎ ጤና ይስጥልን። ዶክተር ቲዩብ ነው። ምን እንርዳዎት?
እሺ እንትን ምንድን ነው ለመመዝገብ
ኦኬ ወጌሻ
እ ወጌሻ ኧረ ነው።
እንትን ነው የ- የኢየሱስ ምንድን ምስጋናውን ነው? አዎ ያው ወጌሻ ስለሚባል ወጌሻ ነው የሚባለው።
አዎ ወጌሻ ነው እኔ ደግሞ የሚባለው።
ምን በእሱ ውስጥ የሶስት ወር ደወልኩኝ?
ኮርስ ነው። በሳምንት ሶስት ቀን ነው የምንሰጠው። እ ክላሱ የመጀመሪያ ክላሱ ዛሬ ይጀመራል። ያው እ ሀያት ነው አድራሻችን
እሺ ሀያት አይደለም በትምህርት እንትን ነው በምንድን ነው ሶስቱንም ቀን ተማሪ ናት፣ ትንሽ ልጅ ናት።
ኦኬ የአስራ ስንት አመቷ ነው?
ሰባት አመት አስራ ሰባት የት አካባቢ ናችሁ?
እኛ ወደ ቀራኒዮ
Okay ይር- ይርቃል መሰለኝ አይደለ? ኦንላይን መከታተል ትችላለች እንጂ በጣም ሩቅ ነው።
ሩቅ ነው። አዎ አዎ ኦንላይን ላይ ነው መከታተል ያለባት።
የሳ በምንድን ነው መ- እኔ- በአማርኛ ነው የምታስተምሩት ወይስ የ- አዎ እሱ እንኳን በ- በአማርኛ ነው።
በቃ ተ- ስለ እንትን ነው የምትማረው? ስለ አዎ ዩቲዩብ ስለ ነው አይደል?
social media ም ዩቲዩብ ነው። አዎ እንዴት መስራት እንዳለባቸው። አዎ አዎ፣ በቃ ቅዳሜ ቀን እና እሑድ ቀንስ አይቻልም ቅዳሜና እሑድ የለንም።
ጭራሽ?
አዎ ጭራሽ የለንም። አዎ ውይ ተማሪ ናት፣ እንዴት ትማራለች ታዲያ?
Okay በቃ እንትን ቀጣይነት አለው አይደለ ትምህርቱ?
ቀጣይነት ይሄ መጨረሻው ነው። ከዚህ በኋላ like ወጌሻ plus ብለን ነው የምንመጣው።
አዎ የወጌሻ የዚህኛው ዙር ግን የመጨረሻው ነው።
እም፣ እም፣ እሺ በቃ ሲወስኑ ያሳውቁን፣ ይደውሉልን።
እሺ እሺ እናመሰግናለን። Hello አዎ ስራ ላይ ነኝ። ምንድን ነው?